ናቸው። ሊዲያ ነኝ። እባክዎት ጤና ጤና ሄሎ ይስጥልኝ።
አዎ፣ ወደ ግብፅ ሀገር ለመሄድ ነበር። ቅድም ተቋረጠ እና information ለመጠየቅ ነበር።
እሺ ደንበኛችን እ እስክሪብቶና ወረቀት ከያዙ ስራ የሚያገኙበትን ድረገጽ ልንገሩት። ወረቀትና እስክሪብቶ ይዘዋል?
አልያዝኩም፣ መንገድ ላይ ነኝ።
እሺ ደንበኛችን ቢጽፉ መልካም ነው ወይስ ልንገሩት?
አዎ፣ ብትነግሪኝም ችግር የለውም። እኔ የምሄደው ለስራ ነው።
ብላ
ለስራ ነው የምሄደው።
እሺ እ ልንገሩት አዎ አዎ።
G
G
R
R
ኤ
ኤ ቢ
ቢ ከዛ ጆብስ
ጂዲኦቱ እሺ
ዶት
ዶት ኮም
አይ አይደለም ዶት ሲኦ ዶት ዲኦ
ሲኦ አሉ አዎ አይፈን
ሃይፈን
ኢጅፕት
ኢጅፕት ኦኬ እዚህ ላይ ገብተው ስራ ማግኘት ይችላሉ እና ስራውን እዛ ላይ ገብተው apply ካደረጉ በኋላ ነው ቪዛ process የሚጀምሩት።
okay እ ማለት እሱን አሁን ኤምባሲው የቱ አካባቢ ነው ያለው? የእሱ የ የግብፅ ኤምባሲ።
አዎ።
እሺ አንዴ መስመር ላይ ጠብቁኝ፣ check ላደርግሎት። ደንበኛችን መስመር ላይ ኖት?
አዎ አዎ።
ስድስት ኪሎ ነው የሚገኘው ደንበኛችን።
okay ስድስት ኪሎ። እሺ አሁን ቪዛውንስ እንዴት ማግኘት ይችላል?
ቪዛውን እንዴት ማግኘት እችላለሁ?
አዎ
እ እሺ apply የሚያደርጉበትን እነግሮታለሁ።
በግዢ አይገኝም እንዴ?
ምን አሉኝ?
በግዢ በግዢ እ ደንበኛችን እ እንደዚህ አይነት እ ነገር information አንሰጥም። ምክንያቱም ህጋዊ መሆን መቻል አለቦት። ይሄኛው ህገ ወጥ ስለሆነ ማለት ነው።
okay okay። እሺ እሺ። ያው ብቻ apply ማድረግበትን ብቻ okay ንገሪኝ፣ ችግር የለውም።
እሺ ቪዛ ቱ
አዎ እየጻፉ ነው።
አዎ አዎ visa to Egypt እየሰሙኝ ነው።
አዎ እየሰማሁሽ ነው።
ቪዛ ቱ ኢጅፕት ዶት ጂኦቪ
ኦኬ
ዶት ኢጂ
ዶት ኢጂ
ኢጂ
ኦኬ ኦኬ
እ እዚህ ላይ ገብተው ቪዛውን apply ማድረግ ይችላሉ። acceptance letter ካገኙ በኋላ
okay okay። እሺ በቃ እሺ፣ አመሰግናለሁ። እሺ።
ተጨማሪ ጥያቄ አለው?
አይ የለኝም፣ መልሼ እደውላለሁ ካለኝ።
እሺ ደንበኛችን ወደ ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን።